ጤና ይስጥልን ማንባብ
ሄሎ ጤና ይስጥልን አብሮ ይስጥልን ምን ልጫወት አባት የፓዮኔር ረዳት ክሊኒክ የሚለውን ስልክ ቁጥር ፈልጌ ነበር
ፓዮ- ፓዮኒር እ
እሺ መስመር ላይ ነህ አባት አዎ አዎ አዎ ማይ እሺ እንትን አጭር ቁጥር ያላቸው የያዙ
እሺ እሺ
መስመር ላይ ነህ አባት አዎ አዎ መስመር ላይ ራሱ ላይ ዘጠና አራት ሰማንያ አምስት እየ
ዘጠና አራት ሰማንያ አምስት
ዘጠና አራት ሰማንያ አምስት አዎ
በዚህ አገኛቸዋለሁ አዎ አዎ እሺ ማይ እሺ እሺ አመሰግናለሁ እኛም ነን
እሺ